ሎ ጤና ይስጥልኝ ብስብስ ሄሎ ጤና አሁን አራት መቶ ዲፖዚት ያደረኩ አልገባልኝም።
ኦኬ እሺ፣ በአንዴ ስልክ ንገረኝ።
ዘጠኝ አስራ አንድ እሺ ሰላሳ አምስት እሺ። ሄሎ እየሰማው ነው።
እሺ፣ አይ ሰላሳ አምስት ሁለት ሰላሳ አምስት ሁለት ጊዜ ሰላሳ አምስት እሺ ስልሳ ስድስት መጨረሻ እሺ እሺ ነበር
እ አሁን አሁን አራት መቶ ብር በሲዲ አዎ።
መጀመሪያም ሶስት መቶ ብር ነበር ደወል ደውዬ እንትን አደረጉልኝ። አሁን ሁለተኛው እንደዚህ ነው።
እሺ